ጤና ይስጥልኝ ዶክተር hello hello አቤት
እንዴት ነሽ? ደህና ነሽ ነይ።
እግዚአብሔር ይመስገን ዶንኪ ቲዩብ ነው የምንረዳዎት እሺ ከዶንክ ቲቪ ነው ከእንትን ከቲክቶክ አግኝቼ ነው የሆነ ልጅ እንትን እርዳታ እንድታደርጉ የምታውቁ ሰው እባካችሁ ከፈለጋችሁ ብዬ ነው የደወልኩልሽ።
እናመሰግናለን አሁን ላይ ግን እኛ ጋር እጃችን ላይ ከአንድ ሺህ አምስት መቶ በላይ በእርዳታ ጉዳይ የተመዘገቡ ስላሉ አዲስ ምዝገባ የለንም ሲኖር እናሳውቃለን
እንትን የእሷ የእሷ ታናግሪሽ ይሄ የኔ ስልክ ነው በእሷ ስልክ ታወሪያለሽ እባክሽ በሌላም የራሱ በኢቲ